ጤና ይስጥልኝ አሪፍቴም ዋሊቴም ኮምዶር ዳዊት አብ አፎን ይስጥልኝ ኤው ድብ ጉድሮ አቸው ለመቶ ብር
ምን አሉኝ?
ኤው ሁለት መቶ ብር ጉድሮ አረኩት በአሪፍ ቤኝ እሺ
እና ከጃምቦ ወጣሽ ደግሞ በቴሌፖርት ደግሞ አደረሰሽም እስካሁን
እሺ ደምኛች መቼ ነበር የሞከሩት?
ኤ፣ ሁለት ሰዓት ነበር። ሁለት ሰዓት ከስድስት ደቂቃ ምናምን ነበር።
እሺ ቴሌብር የሚጠቀሙት በዚህ ቁጥር ነው አይ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ሰላሳ አራት ሰላሳ አራት
ሰማንያ ሰባት ሰማንያ ሰባት አስራ አራት አስራ አራት እሺ ቴሌብሮ የተመዘገበበትን ስም ይንገሩኝ።
ሀዋ አድን
እሺ የሰጡን መረጃ መዝግበናል። አሁን ስልክ ቁጥር ልስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ልኬ ነበር ልከው ልከውልናል። ማን በሚል ስም ነው ቴሌግራም ላይ የሚጠቀሙት?
ሙስጠፌ መጨረሻ ስልሳ አራት ቤት
እሺ እሺ ደንበኛችን የላኩት screenshot ም ደርሶናል። ተሰርቶ እንዳለቀ እናሳውቀውታለን።
እሺ እሺ ሌላ ምረዳው ነገር አለ?
አረ የለም በቃ
እሺ ስለ ደውል እናመሰግናለን። ቀጥሎ